ጤና ይስጥልኝ። ሁሉ ስፖርት እባክዎ ምን ልርዳው?
ጤና ይስጥልን። ሁሉ ስፖርት ነው?
አዎ ነው።
እሺ እንዴት ነሽ ሰላም ነው?
እግዚአብሔር ይመስገን።
እንትን ነበረ register ማለት ነው እሺ ከዚህ ፊት I think የተሳሳትነው ነገር ነበር እና ደጋግመን ሞክረነዋል መሰለኝ። አሁን እምቢ አለን። ምንድነው ማድረግ የምንችለው?
ምን አሉት?
አይ ነ- እንትን ነው የእንትኑም ቦታ ያመጣውና የቨርቲፊኬሽን ኮዱ የሚገባበት አላ አዎ